Hello?
ውስጥ ነው የምንረዳዎት።
አይ፣ ጠዋት ብር አሳልፌ ነበር ከ wallet ኤ ወደ እንትን ወደ CBE ብሬ እ፣ ግን CBE ብሬ ላይ የለም እ፣ ብሩ
እሺ tran transfer ሲያደርጉ transaction history ላይ የተቀመጠውን successful የሚለውን screenshot አድርገው ቴሌግራማችን ላይ ላኩልን።
ቴሌግራም የሚላክበት ናጣን እኮ
እዛ ዌብሳይት ላይ የጥያቄ ምልክቱ ጋር አልሉት።
ኦኬ እሺ እንትኑን ስክሪንሹት